ስለረዳሽኝ መቤቴ አወድስሻለሁ። ከኔ ጋር ስለሆንሽ መቤቴ አወድስሻለሁ። ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ። ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ።
ስለረዳሽኝ እመቤቴ አወድስሻለሁ። ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ። ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ። ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ።
ስለረዳሽኝ እመቤቴ አወድስሻለሁ። ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ። ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ። ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ።
ስለረዳሽኝ እመቤቴ አወድስሻለሁ። ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ። ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ። ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ።
ሐዘን ትካዜ ባንቺ ተወግዷል። ልመና ጸሎቴ ሐሳቤ ተሟልቷል። ያጣሁትን ሁሉ አግኝቼብሻለሁ። በእናትነት ዘውትር እምካለሁ።
ስለረዳሽኝ እመቤቴ አወድስሻለሁ። ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ። ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ። ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ።
በአንቺ ደስ ይለኛል ያርፋል ልቦናዬ ሳሊ ለነብዬ ተቃና ጉዞዬ አልፈራም እንግዲህ ገደል እንቅፋቱን ይዘሽኛልና ድንግል አዛኝቱን ስለረዳሽኝ እመቤቴ አወድስሻለሁ። ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ። ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ። ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ።
የተስፋ መብራቴን አጠፊም ከፊቴ መድኃኒት ያንቺ ነሽ ለብቸኝነቴ ይቻለም ብትከፋ ፊቷን ብትመልስ ጨክነሽ አታውቂም እናቴ በእኔ ስር ስለረዳሽኝ እመቤቴ አወድስሻለሁ። ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ። ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ። ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ።
ምስክር አልሻም ከእንግዲህ በኋላ ነፍሴ ትጮኻለች አማላጅ ብላ አወድስሻለሁ እናቴ እመቤቴ በኑሮዬ ሁሉ እስከ ዕለተ ሞቴ